ሰላም hello ጤና ይስጥልን።
አብረሰለን ሰላም ሀና ኖት ሀነኛዋ
ዊ ፕላስ ሶሉሽን ነበር የምደውልልሽ።
ኬት አልቀበል ዊ ፕላስ ሶሉሽን ዊጣሱ እሺ company ያችን አሁን ላይ አንድ app develop አድርጓል እና
እህ app ውስጥ ከሀምሳ በላይ service ኦች አሉት። ከነዛ service ኦች መካከል እናንተ የምትሰጡት service አንዱ ነው እና ምንም አይነት ክፍያ የለውም። ኦንላይን ግብይት ማለት ነው
okay።
እና ፈቃደኛ ከሆኑ register እያደረግን ነበር። register እንዲያደርጉ ነው
ምንድን ነው ከኛ የሚጠበቀው?
link ልከንልሽ፣ በዛ link register ማድረግ ነው።
እህ እሺ እ፣ ላሳውቅሽ ቆይቼ ይቅር እሺ ችግር የለውም። አመሰግናለሁ። እሺ